ሰላም ጤና ይስጥልኝ። እንዴት ዋል? አለ እግዚአብሔር ይመስገን። ከስቴም ነበር እንደውልልህ ስቴም ቶኪል ስቴም ቶኪል አስቀምጠህብን ነበረ። ትንሽ ድምጽ ግን አይሰማም።
ኦኬ ሄሎ፣ ምን አልሽኝ? ይቅርታ
እ፣ ሄሎ።
ከስቴም ነበር ምደውልልህ። ስልክህን ያው ፌስቡክ ማስታወቂያ ላይ አይተህ ተጨማሪ መረጃ እፈልጋለሁ ብለህ ስልክህን አስቀምጠህልን ነበር።
ከ STEM ከ STEM ነው ያልሽኝ?
አ STEM for kids
okay እኔ እንጃ like አድርጌው ነው።
አይ ስልክህን አስቀምጠህልን ነበረ። የኮምፒውተር okay።
programming training ኦችን የሚሰጥ company ማለት ነው። ሮቦቲክስ አሁን ሳስታውስ ነው።
okay I don't know ልጆች ስለሚይዙት ሞባይሉ አላየሁትም።
okay እሺ፣ ያለውን መረጃ ልንገርህ እና ምናልባት ፕላን ካለ ለማስተማር
አ በቃ ስ- ከ- ከ- እዛ ጻፊውና አየዋለሁ።
እም፣ እሺ መደወል እንኳን አል- አይሻል- አይሻልም?
እሺ በቴሌግራም ልላክልህ።
እሺ እሺ